አይክድም ቢዋሽም ጠላት የአምላኬ ክብር ግን አይለወጥ በየዘመናት በክንዱ ብርታት ብዙዎች ተፈቱ በአደባባይ ላይ ይታወጅለት ታምራቱ ኃይሉን ቢክድም ቢዋሽም ጠላት የአምላኬ ክብር ግን አይለወጥ በየዘመናት በክንዱ ብርታት ብዙዎች ተፈቱ በአደባባይ ላይ ይታወጅለት ታምራቱ ዝናው ይወራ ዝናው ይወራ ዝናው ይወራ ኢየሱስ ዝናው ይወራ ክብሩ ይወራ ክብሩ ይወራ ክቡር አምላክ ነው ኢየሱስ ክብሩ ይወራ በአስጨናቂው ላይ እጁ በርትቶ ያመለጣችው ጠላት ተመቶ የስሙ ስልጣን በሰራው ስራ ቆማችሁ በሉ ዝናው ይወራ። በአስጨናቂው ላይ እጁ በርትቶ ያመለጣችው ጠላት ተመቶ የስሙ ስልጣን በሰራው ስራ ቆማችሁ በሉ ዝናው ይወራ። ዝናው ይወራ ዝናው ይወራ ዝናው ይወራ ኢየሱስ ዝናው ይወራ ክብሩ ይወራ ክብሩ ይወራ ክቡር አምላክ ነው ኢየሱስ ክብሩ ይወራ በእጁ የያዘ የሰውን እስትንፋስ ሁሉን የሞላ የጽድቅ ንጉሥ በሞገስ ያለ እንደተፈራ ኢየሱስ ብቻ ነው ክብሩ ይወራ። በእጁ የያዘ የሰውን እስትንፋስ ሁሉን የሞላ የጽድቅ ንጉሥ በሞገስ ያለ እንደተፈራ ኢየሱስ ብቻ ነው ክብሩ ይወራ። ትውልድን ከጥንት የጠራ ያደረገና የሰራ ፊተኛ ኋለኛው እርሱ አለ በግርማ ሞገሱ። ጠላት ቢዋሽም ብዙ ኃይሉን የሚያሳይ አይደክም አይታክት ብርቱ ነው በበረታው ላይ ስራው ግሩም ነው አለው ብዙ ምስክር በአደባባይ ላይ ዝናው ክብሩ ይዘመር። ዝናው ይወራ ዝናው ይወራ ክብሩ ይወራ ክብሩ ይወራ ዝናው ይወራ ዝናው ይወራ ክብሩ ይወራ ክብሩ ይወራ በምክሩ ግሩም በስራው ጻድቅ ደካማን በኃይል የሚያስታጥቅ የኃያላንን ቀስት ሰባብሮ አለ በስልጣን ገኖና ከብሮ በምክሩ ግሩም በስራው ጻድቅ ደካማን በኃይል የሚያስታጥቅ የኃያላንን ቀስት ሰባብሮ አለ በስልጣን ገኖና ከብሮ ትውልድን ከጥንት የጠራ ያደረገና የሰራ ፊተኛ ኋለኛው እርሱ አለ በግርማ ሞገሱ ማይደክም ማይታክት ብርቱ ነው በበረታው ላይ ስራው ግሩም ነው አለው ብዙ ምስክር በአደባባይ